ሄሎ ሄሎ ወይ እሺ ከቤት ቤት ነበር የምደውለው ሰብሪ ጂ ነህ አይደለ አዎ አዎ ነኝ አዎ እሺ ቴሌግራም ላይ እያወራኸኝ ነበር እስከናር እባላለሁ እና እሺ እም፣ እያወራኸኝ ነበርና ለሳንቲፒ አሳውቅ ይልሃለው ሰብሪ እና እም፣ ምላሽ ስላላገኘው ነው እስካሁን ድረስ ዝም ያልኩ። ያው ከመሸ ስለሆነ እ፣ እንትን ያልኳቸው ያሳወቅኳቸው እም፣ ኦልሬዲ ልኬ እየተከታተልኩልህ ነው ያለሁት፣ ግን ምንም አይነት ምላሽ ስላላገኘው ነው እስካሁን ድረስ ዝም ያልኩክ።
እሺ በቃ ችግር የለውም። አየሽ፣ አመሰግናለሁ።
እሺ ሰብሪ እንዳው እንዳሳወቅኩና እንደመለሱልኝ ያሳውቅሃለሁ። እሺ ችግር እሺ፣ የለውም።
እሺ፣ እሺ፣ ችግር የለውም። አይ እኔም እኮ ጨዋታ እንዳይወጣብኝ እንጂ ለእንትኑ ምናምን አይደለም። አይ
አዎ እሺ ይገባኛል። አዎ ልክ ነህ። እንደጋግሜ ለመጠየቅ እሞክራለሁ። እሺ እጠይቅልሃለሁ ድጋሚ።
እሺ፣ በቃ እሺ፣ በጣም እሺ ለተፈጠረ አመሰግናለሁ።
መዝግ- መዘግየት በጣም ይቅርታ እንጠይቃለን። እሺ ኧረ በድርጅቱ ችግር- አይ አይ፣ እሺ እሺ እናመሰግናለን። እሺ መልካም እሺ
ከዛሬ